ሄሎ ጤና ይስጥልን ቤተሰብ የስራሄል ነኝ። በኩል ምልርዳው እሺ ካሸርፉል ቼክአፕ
እሺ፣ አንዴ ንገረኝ።
አስራ ሶስት ስልሳ አንድ
አስራ ሶስት ስልሳ አንድ
ሀያ ስምንት ሰማንያ ሀያ ስምንት ሰማንያ እሺ ሌላም አለኝ።
እሺ፣ ይሄኛውን ሌለህና ትነግረኛለህ እሱን።
እሺ፣ እሺ።
የዛሬ ጨዋታዎች አሉት አይደል? ይሄኛው
አዎ ማለት ተሳካ አልበራለኝ ብዬ ነው እኔ።
አዎ፣ አንድ አንድ ነበር ያልታረመልክ። ሁለተኛው ማች ተካሂዶ ከዛ አሁን ተ- በርቷል። እሺ፣ ሌላው ደግሞ ሲያልቅ ይታረማል።
እሺ አስራ ያኛውን ሶስት ንገረኝ። አስራ ሶስት እሺ፣ ስልሳ አንድ እሺ ሀያ ዘጠኝ ሰባ አራት
ይሄም አብዴት ሆኗል። የተካሄዱት ታርመዋል።
እሺ፣ እሺ እሺ፣ እሺ።
አመሰግናለሁ።
እኔም አመሰግናለሁ። መልካም ቀን። እሺ